ሻኩራና ምናምን ሻኩራ ሻኩራ ነው አንተ የምትለው።
ሻኩራ ሻኩራ ነው ሻኩራ።
ቤርሳቤ ነኝ።
ቤርሳቤት አቤት ሰማንያ ዘጠኝ ዜሮ ዘጠኝ ምን ሆነበት? ሰማንያ ዘጠኝ ዜሮ ዘጠኝ ከምግብ ቤቱ በእናትሽ በጣም ርቄ ነው ያለሁት። የሩዋንዳ ምግብ ቤት ነው። አስወጪልኝ።
ሌላ order ይዘዋል?
አልያዝኩም። እ
መስመር ላይ ጠብቀኝ አንዴ።
እ
ወዛ እኔ ቅድም
አልወጣም ሎጓቷል። እስኪ እኔ ባለፈው አሚን ቅድም ይሄኛው ነው ዲስትሮይ ሴሽን የሚለው ከዛ ያስወጣል። ቸርነት ከኮርማግሪል የሚነሳውን ነው አ
አንተ መቶ እንዲህ ብሎ እኔ ጋር ይመጣል። ያጠላኝ ማየት ያጠላኝ። ለማሲ ሀያ ብር አበድር
ወይ ወይ ወጥቷል።
አስጠር እሺ ወጥቶልሃል ቸርነት እሺ እሺ እሺ